በዚህ ስልክ ከፍተን ነበረ message አልገባም አለን ኮድ
ምንድን ነበር register አድርገህ ነው
እርዱን
register አድርገህ ነው ሄሎ ሄሎ
ሄሎ ሄሎ አይሰማም ይሰማል አሁን register አድርገህ ነው
አዎ
ገና ዛሬ ነው register ያደረከው
አይ forget አድርጌው ነው password ነው ከፍቼው ነበረ አዎ forget ካረከው ይገባል እሺ message connection ን message check አድርገው አዎ connection ን አል- check አድርገው ሞክ- ሞክረው እሺ ድጋሚ ይገባልሃል
እምቢ ካለ ድጋሚ አዲስ መክፈት አለብኝ በዚሁ ስልክ
አይ አይደለም ይገባልሃል ራሱ
አይ እሺ